አይ እሱ አይደለም።
ተናጽልኝ እኛ ንግድ ፍቃድ
እ ምንድን ነው የተባለው?
ሄሎ እ- ኢንዱስትሪ ፍቃድ
ሄሎ ሄሎ ሄሎ
አቤት ጤና ይስጥልኝ። ምን ልታዘዝ ቴሌቪዥን?
አይ የሆነ ቲኬት ቆርጫለሁ በዚህ መስመር ማለት ነው።
እሺ ግን ዝም ብሎ ካርድ ይቆራረጣል። እንዲያው ስልኮትን ይንገሩኝ፣ ስልክ ቁጥሮትን ዜሮ ዘጠኝ ስልኮትን ይንገሩኝ፣ ዜሮ ዘጠኝ
ሰላሳ አራት እሺ
ሰላሳ አንድ እሺ
ዜሮ አንድ
እሺ አስራ አራት እሺ መስመር ላይ ጠብቁኝ። ደንበኝነቱ ተቋርጦ
እሺ thank you ይወል
ስሚ ዋኒ